ነው። በቃ
hello
ጤና ይስጥልኝ።
አብሮ ስጥልን እንዴት ነሽ?
ቤት ነው። እግዚአብሔር ይመስገን።
አዎ፣ ማታ withdraw መቼ ማታ ወደ አምስት ሰዓት አልገባልኝም። አዎ check ላድርገው አንዴ። ዜሮ ዘጠኝ
አስራ ሰባት ስልኬ ነው።
አዎ የቤት ቤት ቤት ቤት የከፈትክበት ቁጥር ማለት ነው።
አዎ ዜሮ ዘጠኝ አስራ ሰባት
እሺ ሀምሳ ሰባት ሀምሳ ሰባት ዜሮ ዜሮ ሀያ አምስት
አስራ ሰባት ሀምሳ ሰባት ዜሮ ዜሮ ሀያ አምስት አዎ እናት ስንት ብር ነው?
አስራ ሶስት ሺ ሌላው ገብቶልኛል። እሰኛው ግን አልገባልኝ።
እ፣ አዎ ከአስር ሺህ በላይ ከሆነ confirmation ይፈልጋል ከዚህ ከዛ okay ነው።
ለዛ ነው።
አዎ
okay
ወደ ዜሮ ዘጠኝ አስራ ሰባት ሀምሳ ሰባት ዜሮ ዜሮ ሀያ አምስት ነው።
የሚላከው አዎ አዎ ወደ ቴሌ ቁጥሩን ንገረኝ እስኪ።
ዜሮ ዘጠኝ አስራ ሰባት እሺ ሀምሳ ሰባት እሺ ዜሮ ዜሮ ሀያ አምስት እሺ፣ አንዳንዴ ቁጥር ስለሚሳሳቱ ነው።
እሺ
አሁን ገብቷል። እሺ check ማድረግ ትችላለህ።
እናመሰግናለን።
ስለደወልክ እናመሰግናለን። መልካም ቀን።
እሺ